ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
hello ከችፕ ነበር የምንደውለው።
ከምን
እሺ ከችፕ ነበር የምንደውለው።
አላወቅኩም።
ፌስቡክ ላይ የተለያዩ no ፌስቡክ ላይ product ኦችን ማቅረብ እችላለሁ ብለው ነበር አይደለ?
የምን አይ product ማቅረብ እኛ ላይ ማቅረብ እንደሚፈልጉ አላሳወቁም።
እኔ አላሳወቅኩም። ምናልባት ቁጥር ተሳስተሽ ነው።
መስ- ሲሳይ ኖት አይደለ?
እ?
መሰረት ሲሳይ ኖት አዎ
እኮ አሳውቀው ነበረ። በቃ እሺ፣ ግን ከችፕችፕ ነው የደወልነው። maybe ከደወሉ
እስቲ ቆይ እሺ፣ መልሼ እደውላለሁ።
ነው